Hello ፍቅር ነኝ።
እሺ ፍቅር order ነበረኝ እና የሌለ delivery ፈጣን አራት ነጥብ አምስት ምናምን ኪሎ ሜትር ነው በሀምሳ አምስት ብር ነው የሚለው።
እሺ ሌለህ እኔ order ነበርህን ንገረኝ።
ሰባ አምስት አርባ ሰባት ዜሮ ስድስት አርባ ሰባት
ዜሮ ስድስት ዜሮ ስድስት አይልሃለሁ። እሺ ከጳውሎስ ወጥቶ በልሽ በደንብ ለኪው ያለበዛ እኔ order ኡን መልሰዋለሁ ካላስተካከላችሁ ብዙ ጊዜ ሸምጠጣችኛል። እንደዚህ
ምንድን ነው የምንሸመጥህኛ? ለምን እንሸመጣሃለን?
ኖ በቃ አይ ሳይስተካከል ብዙ ጊዜ ቀርቷል። ወይ አ፣ እንደዚህ ብለሽ ንገሪኝ ደውላችሁ ወይ አስተካክል።
ሌዮና አንተ እንዳልኩ አራት ነጥብ ስድስት ይመጣ ከሆነ አንተ ባልከው ይስተካከልልሃል። እሺ እሱ ካልሆነ መልሼ እደውላለሁ ካልተስተካከለ እኮ ማይ እይ፣ አራት ነጥብ ስድስት ካልመጣን ለማንኛውም እንየውና አንከራከር። እሺ ሌዮ
እሺ አስቢ እሺ